መሰረት ነው የመልስ አዘዙ።
እሺ መሲ እዚህ አርደኝ እንዴት አረግሱ ወይስ ይህ ልክ ስለሆነ ነው የተወኩት ወይ
ነው። ለዛ ነው
ሀያ ሰላሳ ተረኛ አይሆንም፣ አይ አይሆንም?
ሞተረኛ አይሆንም። አዎ ማርያምን አይሆንም።
አይ ስድስት ነጥብ ምናምን እኮ ስለመጣ ነው ሚኒመሙ ነው የሚታየው። እኛ ጋር ደግሞ ትንሽ ነው የሚታየው። ዚያድ እኮ ትንሹ ስድስት አይደል እንታለን ስድስት እኮ ስድስት እኮ ሞተረኛ አይደለም። ታዲያ ዚያድ ስድስት ዜሮ የሞተረኛ አይደለም። እሺ
አንድ መጨመር አለበት አዎ መቶ ሜትር ቢጨምርልህ ይሆን ነበር።
እና ትንሽ ጠቃት ታደረግ ነበር እሺ አይ አልችልም፣ ብችል ደስ ይለኝ ነበር።
እሺ በቃ እሺ እሺ